ጤና ይስጥልኝ ሁሉ ስፖርት ባኮ ምለዶ
ባለፈው ዊዝድሮው አድርጌ ነበር እና ምን አልመጣልኝም ብሩ።
ምን ዊዝድሮው አዝዤ እ ብሩ አልመጣልኝም።
እሺ ከትራንዛክሽን ሂስትሪ ላይ ያልገባልዎትን ስክሪንሻት አድርገው ይላኩልን።
የትራ- የትራንዛክሽን ይ- እንትኑ ሂስትሪውን ስክሪንሻት አድርገው ይላኩልን።
በምን በሜሴጅ ቴሌግራም በቴሌግራም ስልክ ልስጦት የያዙ እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ሺህ አምሳ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት በዚህ ላኩልን። እሺ መልካም ቀን።